ሄሎ ሰላም ነኝ።
ሰላም አራ ላይ አንስተት ነግሪያት። ሰላም ላንቺ ነበር ቅድም መሰለኝ የነገርኩሽ እንደ 34 ዜሮ አራት ምንድን ነበረ?
ከሰመረ ስልክ እኮ እንደተያዘ በቃ ወይ ወደ እኔ በሌላ ስልክ ሞ ቀይሮ እንኳን በደወለ ምን አለበት? እስካሁን ስንት ሰላ አርባ ደቂቃ ፕላስ
ቆይ እንዴ ምን ብለህ ከስተመር ስልክ አያነሳም ነው?
ተይዟል ይላል ሲደውልለት፣ ተይዟል ተይዟል ተይዟል ብቻ ይኸው አርባ ደቂቃ ፕላስ አርባ ደቂቃ ሰላሳ አምስት ዜሮ አራት አይደለም አለ ስንት ተላልፏል መሰለኝ ወደ እናንተ ቢሮ በጣም በስማ
ማነህ ገዛኸኝ ነው?
ገዛ አዎ እሺ ለማን የነገርከው ታዲያ? ሰላሳ አምስት ዜሮ አራት ለሐሰትም ለ- ለሐሰትም ነግሪያታል አሴ
አዎ ነግራት ለማን ነው የተናገረው? ለማን ነው ለሐሰትም ነግሮሽ ነግሪያታል ነበረ? እ አ እንዴት ይሻላል? መቼ እኮ እኔ ወደ ቤት እየሄድኩ ነው።
አንድ ሰዓት ተኩል ሆኖ እኮ አንድ ሰዓት ፕላስ አርባ ደቂቃ ሙሉ እዚህ ጋር እሱን ብጠብቅ እንደ ቁጭ ብለህ ሌላ ኦርደር ሁለት ሁለት ሰራው ስልክ ታምኛለሽ? የሱ ስልክ እምቢ ብሎ
አዎ አዎ ገባሽ። ቆይ እሺ ይመልሰው። አንተ ለምን የመውሰድ እ?
ይመልሰው።
አዎ በቃ ይመልሳል። አዎ
እ hello ገዛሽ አቤት።
እኛ ማለት ነው እዚህ ሲደውሉለት customer support ኦች ስልኩ ይሰራል የ customer ኡ ስልክ እና እኮ እኔ ምንድን ነው ወደ እኔ እንድደውል ለምን አታርጉትም?
ምንድን ነው ስልኩ አይሰራም እንዴ ምን ስ- ላንተ ተይዟል አይሰራል ተይዟል። አዎ ለእኔ ተይዟል ብቻ ነው ብሎ በቃ ይኸው ግግም ማለት
መ- እንትና ለእኔ እየሰራልኝ አይደለም አለ እስካሁን ተይዟል ተይዟል ነው የሚለኝ ሳፋሪኮም ነው እንዴ ይሄ አይደለም ዜሮ ዘጠኝ ዜሮ ዜሮ ቤት ነው ዜሮ ዘጠኝ ዜሮ ዜሮ ተይዟል ይላል እዛም ቆይ አትዝጋዋ እሺ እ፣ ሰማንያ ሁለት ሰማንያ ሁለት
አዎ
ከቻለ በቃ ይደውልለት ለእንትና ለገዛሽ ራሱ ወደ customer ኡ
አዎ በእናትህ ዝናብ ሊቀጠቅጠኝ ነው። እኔ እኮ ሌላ order ይዤ መገናኛ ገባሁ። ምን ላይ
ቆይ አትዝጋው ገዛሽ ይኸው እኛ ጋር እኮ ይኸው ወዲያው ነው የሚጠራው ይሰራል አሁን አሁን ሞክርለት ይኸው አይ፣ ለዜሮ ወዲያው- ዘጠኝ ዜሮ ዜሮ
አይ እሱማ አውቄ ያለው እኮ ሰማንያ ሰማንያ ሁለት ሰማንያ ሁለት ነው አዎ
እኮ ወደ እኔ ይደውል እስኪ ንገሩት በእናትሽ።
እኛ ይኸውልህ ሰው- አንዴ አሁን ዝጋውና ሞክርለት ካልሰራ እሺ።
መልሰህ ደውልልኝ እሺ እሺ እሺ እሺ ገዛሽ